ಇಲ್ಲ
ಹೆಸರು ಮಗ
ಇಷ್ಟೆಲ್ಲ ವಿಶಾಲ
తెలుసండి ఎవరైతే ఆ పల్లెకి అబ్బాయి ಮೇಶಿ నాకేం యూత వేరేరా ಮೇಶಿ
కావున ఇంగ్లీష్ మొక్కుపోతుంది డమ్మిస్ ఇలా మొక్కలకి ಮೇಶಿ ወዴት ነው በረራው?
ጋంబీላ ወደ አዲስ አበባ ከጋምቤላ ወደ አዲስ አበባ ለስንት ሰው ነው?
እ?
ለስንት ሰው ነው? ለአንድ ሰው ነው?
አዎ ለአንድ ሰው
እሺ ያው መቁረጥ በዚህ ስም ከነገሩኝ በዚሁ እኔ book አደርግሎታለሁ። ነገ ከጋምቤላ አዲስ አበባ እ፣ ሶስት በረራ አለ አራት ሰዓት ሰባት ከአርባ እና ዘጠኝ ሰዓት ላይ ዋጋው አራት ሺህ ስምንት መቶ ስምንት ብር
ስምንት መቶ ስምንት ሺ ስምንት መቶ አራት ሺህ ስምንት መቶ ስምንት ብር
okay እሺ ሊያዝሎት አዎ የስንት ሰዓቱን ሊያዝለው?
እ፣ ሰባት ሰዓት ከአርባ ሰባት ሰዓት airport የሚገኙት ስድስት ሰዓት ላይ ነው።
እ?
ስድስት ሰዓት airport check-in።
እሺ
እሺ ሙሉ ስም ልውሰድ?
ራሂል ካረቀኝ ወይዘሮ ዘሪት
ወይዘሪ
ራሄል ታረቀኝ።
አ፣ የአያት ስም
ገርቤ
ማን አሉኝ?
ገርቤ ገርቤ። እሺ እያዝኩሎት ነው።
እ፣
ስልክ ቁጥር አሁን የደወሉበትን ሊያዘው አዎ
ዘጠኝ ሰላሳ አምስት አስራ አስራ ሶስት ሀምሳ አምስት ስልሳ ዘጠኝ
አዎ እሺ። በምን ባንክ ነው ክፈል ፈልጉት?
እ፣ አቢሲኒያ አቢሲኒያ። እሺ በአቢሲኒያ ባንክ እ፣ ልኬሎታለሁ። ለነገ ከጋምቤላ አዲስ አበባ የሰባት ሰዓት airport check-in ስድስት ሰዓት ላይ ትኬቱን አሁን ይቁረጡት። እሺ በሶስት ሰዓት ውስጥ እሺ cancel ሳይሆንቦት በኢትዮጵያ airlines ነው book ያስደረግኩት ይበሏቸው።
እሺ ከዛ መክፈል ይችላሉ። የሚቸግሮት ነገር ካለ ይደውሉልን።
እ፣ ሌላ ምረዳት ነገር ይኖራል?
አይ እሺ እናመሰግናለን ስለደውል። መልካም ጊዜ።
እሺ እኔም አመሰግናለሁ እሺ bye።